ሄሎ Hello ማ አቤት ተቋረጠ። እሺ ምን አዎ ነበር?
እንትን ሰተን ነበረ እና ምን?
እ፣ ማሽን እሺ በምንድን ነው የገባው?
በእንትን እንዲል እንዲመረመር እድሳት ነው።
እድሳት ሳይሆን እንትን እንዲወገድ ዘግተን ነበር እና እሺ።
እንዲወገድ ይሄ ለአዲስ አበባ በገቢዎች ይጽፉልን ነበረ መረጃ እና እሱን ለመቀበል ነበረ እና ሳምንት ቢፈጅ ነው ብለው ነበር። የዛኔ ሳስረክባቸው ማሽኑን ማለት ነው እንዲወገድ ሳስረክብ እ፣ ሳምንት ቢፈጅ ነው ገቢዎች በሳምንት ሁለቴ ስለሆነ የሚመጡት ብለው ነበር እና almost ወር ሆኖ አሁን አስገባውን።
ከገባ ማለት ነው።
አዎ ከገባ ማሽኑ እንዲወገድ የማሽን- ከገባ ወር ሆኖ የማሽን ቁጥር ታውቂዋለሽ?
ኡ እ፣ አላውቀውም። ልደውልልሽ ወይ መልሼ መረጃውን ሊና waiting number ኣችሁን ንገሪ።
እሺ፣ እዚህ ጋር ሊያስቆጥ ምስሉ ልደውልልሽ መልሼ ይቅርታ። በዚሁ በዚሁ ስልክ አሁን በደወልሽልኝ ብደውልሽ አገኛለሽ?
አዎ አዎ እሺ